Yeah. Big. Yoni on the beat. ስምል ባንቺ ስምል በሄድኩበት ቦታ ትንሽ አይደል ትልቅ ነው የማገኘው ደስታ ስምል ባንቺ እኔስ ስምል በሄድኩበት ቦታ ትንሽ አይደል ትልቅ ሁሌም የማገኘው ደስታ አይ ወይ ነዶ ልቤ አንቺን ፍቅር ተላምዶ አይ ወይ ነዶ ልቤ አንቺ ፍቅር ተላምዶ እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ አይ ሸግዬ ሸጊቱ የሴት መቤት ከመልክም አንደኛ መልከ መልካቤት አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላፊሽ መብዛቱ በስቶ ሰው በስቶ አየነው ዝናሽን በስቶ ሰው በስቶ ሰው ገዳይ መሆንሽን በስቶ ሰው በስቶ አየነው ዝናሽን በስቶ ሰው በስቶ ሰው ገዳይ መሆንሽን እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ አይ ወንጀለኛ ልባ ባንቺ እግዘዝ ሆኜ ስሜም ባንቺ እጥፋ የእሷ ካስባለኝ yeah. አልኩኝ ብድግ ብድግ ዘንድሮስ ቀለለኝ አንጀቴን አውጥተሽ በላሽ መሰለኝ yeah. እንደ ታሪክ ሳውራ አልሰለች ስምሽን ስጠራ እንደ ታሪክ ሳውራ አልሰለች ስምሽን ስጠራ ፍቅሽ ለኔ ሆኖ ዘወትር አርበኛ ቀልቤን እየገዛው አርጎኛል ምርኮኛል በይኔኔ ወድኜ በይ ደገሚኝ ሳሚ በይኔኔ ወድኜ በይ ደገሚኝ ሳሚ በይኔኔ ወድኜ በይ ደገሚኝ ሳሚ በይኔኔ ወድኜ በይ ደገሚኝ ሳሚ ሰው ሰው ሲሉኝ የኔን ፍላጎት ዘውድ ኃይሉ ጎፈር ምርጫ እንደሰጡት ተው ተው ሲሉኝ የኔን ፍላጎት ዘውድ ኃይሉ ጎፈር ምርጫ እንደሰጡት አይ አሃ ይህ ይህ ሸግዬ ሸጊቱ የሴት መቤት ከመልክም አንደኛ መልክ ከመልካም ቤት አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላፊሽ መብዛቱ በስቶ ሰው በስቶ አየነው ዝናሽ በስቶ ሰው በስቶ አየነው ዝናሽ በስቶ ሰው በስቶ ሰው ገዳይ መውሽን ባስቱ ሸግዬ ሸጊቱ የሴት መቤት ከመልክም አንደኛ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻይ የቀሚስሽ ጥለት ብዙ ነው አይነቱ ከመልካም ቤት አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ሸግዬ ሸጊቱ የሴት መቤት መልክም አንደኛ መልከ መልካም ሄት ሸግዬ ሸጊቱ የሴትም ቤት ከመልክም አንደኛ መልከ መልካም ሄት አይ ሸግዬ ሸጊቱ የሴትም ቤት ከመልክም አንደኛ ሸግዬ ሸጊቱ የሴትም ቤት ከመልክም አንደኛ መልከ ያንቺስ የብቻው ነው ጠላት መብዛቱ በስቶ ለሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው መልከ መልካም ሄት አይ የቀሚስሽ ጥለት ብዙ ነው አይነቱ በስቶ ሰው በስቶ አየነው ዝናሽ በስቶ ደግዬ ሸጊቱ የሴት መቤት ከመልክም አንደኛ